ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ሰላም ቅድም የሆነ betting የተበላ ነበርና ወደ ቴሌብር ልከ ነው ነበርና አልገባልኝም።
okay withdraw አድርገው ነው
withdrawal አርግቼ አርግቼ
ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን ደንበኛችን።
ወይ እዛኛው ሲም ነው። እስቲ ቆይ እሺ፣ በተን ስልክ ላይ ነበር የገባልኝ ሲሜ። በታችሁ እዚህ ነው ወይ?
እኮ በሌላ ስልክ ይሞክሩት እሺ። ደንበኛችን login አድርገው
የእጅን አርገተን ስናየው እኮ ብሩ ገብቷል ይላል። የለም አሁን አንድ ሺህ አንድ መቶ ሀምሳ ብር ነው የላክ ነው እና የለም አለን።
እኮ ሁሉ ስፖርት account ዎ ላይ ገብተው more more ምትላለች እዛ ላይ ሲገቡ transaction history ን ያገኙታል። ያን እሺ።
transaction history bank transaction ከመረጡ በኋላ እሱን screenshot አድርገው በቴሌግራም ይላኩልን።
ወደ እናንተ ማለት ነው።
አዎ ጥያቄ በምን?
ምልክት አለች እዛው ላይ ቴሌግራም የሚል አለ?
website ኡ ላይ ያስ ያመጣልዎታል። ጥያቄ ምልክቷን ሲነኩ ቴሌግራማችን ላይ ቀጥታ ይወስዶታል።
እሺ